normal ነው።
hello ጤና ይስጥልን። በሽቶይ
አቤት ሰላም ነው እና ሰላም።
ምን አለን ቅድም ደውዬልሽ ነበረ እሺ ምን ነበር?
እና መቅደስ የምትባል ልጅ አለኝ በዚህ ቁጥር ደውል ምናምን እና ቴሌግራም አውራ ብለሽኝ ነበር።
okay አሁን ደውለህ ነበር አንተ ነህ ነህ?
አዎ okay እሺ። መቅደስ እና አሁን እኮ አግኝቻት ነበር ቤተልሔም ነኝ ምናምን ብላ እሺ።
በሰጠሽኝ ቁጥር አውርቻት እሷ ግን የላከችልኝ step ኡን ነው መመዝገብ እንዴት እንደምችል ምናምን ነው። እኔ ደግሞ የፈለኩት እሺ።
መመሪያውን ነው መመሪያውን አለ አይደለ ስለ ቤት ቤት አሰራሩ ምናምን እህ፣ እሱን እሱን እንድትልክልኝ ነበር የፈለኩት። እሷ ግን register የሚደረግበትን የላከችልኝ እሺ አሰራር ማለት ምንድን ነው ማለት?
ገለሽ agent ኡ አሁን ነው ለምሳሌ ነው ወይስ አዎ አዎ አዎ agent ነው እና የሚለፈው?
አዎ እና ያለውን ነገር እ፣ ሂሳቡ እንዴት እንደሚወራረድ ወደ ወልዲያ ነው።
ወልዲያ አዎ okay። እሺ virtual ነው ወይስ ኳ- ኳ- ሁለቱንም ነው ሁለቱንም።
እሺ virtual ነው ልክልሃለሁ።
ኳስ።
አሁን ልክልሃለሁ።
እሺ እሺ እሺ መልካም ቀን።